ሄሎ ሰላም ነው። እንትን ብር transfer አድርጌ ነበር ከሁሉ ስፖርት ወደ ቴሌ ብር እሺ እና አልገባልኝም ወደ ቴሌ ብሬ።
transaction history ውስጥ ይግቡና ያስተላለፉበትን screenshot አድርገው ቴሌግራም ላይ ላኩልን።
እንትን ጋር ነው የምገባው የቱ ጋር ማለት ነው?
transaction ሁሉ ስፖርት ጋር?
more የምትላለች home ውስጥ ሲገቡ ሆ- እሺ።
more የምትላለች እዛ ውስጥ ሲገቡ አ- transaction history የሚል ያገኛሉ። እዛ ከዛ- ውስጥ ገብተው ያስተላለፉበትን screenshot አድርገው ነው የሚልኩልን ወዴት ላከው? ወደ ቴሌግራም?
ቴሌግራማችን ላይ። አዎ እሺ ቦታ ቴሌግራሙን
አላውቀውም፣ ግን ሰው ይሰጠኛል። ችግር የለውም።
website ኣችን ላይ አለ። የጥያቄ እሺ።
ምልክቷ ጋር ያገኙታል። እሺ እሺ እሺ thank መልካም ቀን።